እንዴ አንድ ቲዴ ፍጀራ ወንድም ያለ እንዴ ሁላ ወይ ታታዬ ለዚህ ለመጣ ታታ
ቢላ ነው የሚያወጣው ታዲያ የሚባል ሰው ነገር እግር ኳስ ተጫዋች አዲስ አልሆነብኝም ስሙ ታጋየ ነው አሁን ታጋየ Hello?
ብሎ አሁን Hello, can I have a last one, right?
አዳ ሀውሴ
መነሻ መነሻ ነው።
አዎ መነሻ አዳ ሀውሴ እሺ፣ ከዛ ወዴት ነው የምትሄዱት?
አዳ ሀጭ ደርሶ መልስ አንድ ሀገር ደርሰናል። እሺ፣ አሁን እንልካለን።
እሺ እሺ፣ እናመሰግናለን።